hello
ጤና ይስጥልኝ።
hello።
ቤተዛታ ጤና ይስጥልኝ። ቤተዛታ ነው።
አዎ፣ እሺ ከአሪፍ ፔይ ነበር የምደውልልዎ ትሎዛ እባላለሁ።
እሺ እሺ እ፣ በ POS ማሽኑ ለቅ- ላለፉት ጥቂት ቀናት ምንም አይነት transaction እየፈጸሙ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበረ።
አዎ፣ አልደወላችሁለትም? የሰጠሁሽን ስልክ ባለፈው ስልክ ሰጥቼሽ ነበር።
እሺ ሰተው ሊሆን ይችላል ደንበኛችን። እ፣ አዎ፣ እኔ የለውም። ለዛ ነው እኮ ስልክ የሰጠኋችሁ። እኔ ስለሌለው እሺ ሰሞኑን የለውም። እና አንድ ወር ምናምን እረፍት ወጥቻለሁ እና እሺ customer service እ፣ ልጁን ራሱን ማናጀሩ customer service ማናጀሩ እንድጠይቁት የፈለኩት ለዛ ነው።
እሺ ደንበኛ- አቁሞም ከሆነ እኔ እያለሁ ይጠቀሙ ነበር አስታውሳለሁ። ግን እኔ ከወጣሁ በኋላ ምናልባት እሺ።
አቁመው ከሆነ reason ኡን ያውቀዋል። ምናልባት ያጋጠመም ችግር ካለ ወይ ሪፖርት የሚያደርገው ነገር ካለ ያውቀዋል።
እሺ ደንበኛችን ይቅርታ በጣም ስለረበሽ ነው። ስልክ ቁጥሩን ደግሞ አይ፣ ሊሰጡኝ ችግር ይችላሉ?
የለውም። አይ አምስተኛ ስድስተኛ ጊዜ ነው ብዬ ነው የተደወለው ተመሳሳይ ስልክ።
አዎ እሺ አዎ፣ ልስጥሽ።
እንትኑ- እሺ Excel ኡ ላይ ያለው ስልክ የእርሶ ስለሆነ ነው። ይቅርታ በድጋሚ ችግር ስለረበሽ ነው።
የለውም። እሺ ቆይ ቁጥሩን ልስጥሽ። እሺ፣ እሺ እሺ ደንበኛችን እሺ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ አስር አስር ሰላሳ አራት ሰላሳ አራት ሰላሳ አራት ሰማንያ አራት ሰማንያ አራት እሺ ደንበኛችን ጎሳዬ ጎሳዬ ይባላሉ። እሺ እሺ ደንበኛችን እናመሰግናለን።